አቤት ጤና ይስጥልኝ። እባክህ ምን ልርዳሽ?
እንትን ጥያቄን መልሼ ነበር።
እሺ ምን ላይ ነው የመለሱት?
እ፣ ኮከብ ዘጠኝ ስምንት ሰማንያ አምስት መሰላል
ምን አለ? እስኪ እንዴት ደግሞ
እ?
መቶ ኮከብ ሰከንድ ላይ እ፣
ዘጠኝ ስምንት ሰማንያ አምስት መሰላል
ቴሌቪዥን ነው ወይስ መቶ ሰከንድ ላይ?
አረ በቴላዊ ቴሌቪዥን ላይ
አዎ ዶክተር ዘጠኝ ሰማንያ አምስት መንሰላል ብለው ነው። እሺ አስሩን ጥያቄ መልሰው ነው።
እ?
አስር ጥያቄ ነው ያለው። አስሩን ጥያቄ መልሰው ነው።
አይ አንድ ጥያቄ ነው መለስ
እ፣ ጥያቄና መልስ ቴሌቪዥን የሚያገለግለው አንደ አስሩን አስሩንም ጥያቄ መመለስ አለበት። አስሩንም ጥያቄ ሙሉ ለሙሉ ተመልሶ ያክል ነው የሚያሸንፉት። እድል መሞከሪያ ማለት ነው። ምክንያቱም በቀን ሁለት ትኬት ብቻ ስለሚሸጥ እድል መሞከሪያ
እሺ